Hello hello፣ ጤና ይስጥልኝ።
አብረሽ ጥልን
MRI ውጤት ነበረን እና እስካሁን ቴሌግራም ላይ አላኩልንም። እናንተ ጋር ስደውል የሰጣችሁኝ ስልክ ቁጥር አይጠራም። ምንም ምንም ዝም ያለ ሰማንያ ስምንት ሰማንያ ስድስት ነው ምናምን የሚል ስልክ
ቴሌግራም እኮ እንዲላክሎት እኮ የሰጠት እኮ ስልክ እኮ እኔ የነገርነው ስልክ ቁጥር ነው ራሱ ነው።
እኮ የለውማ ምንም እንትን አይልም። እና እናንተ ማገናኘት አትችሉ ወይ መጠየቅ ወይ የመስመር ስልክ ካላቸው የመስመር ስልክ የለንም። ቆይ አንዴ እንደሚሰራ እንደማይሰራ እኔ check ላድርግ።
እሺ ያው ይጠራል። ይሰማታል። ይሰማል።
አዎ፣ ቅድም ግን አይጠራም።
ዜሮ ዘጠኝ ሰማንያ ስምንት እሺ ጨምሎት ሰማንያ ስድስት እ ሰማንያ ሰባት
እሺ ሰማንያ ዘጠኝ
በሱ ነው የደወልኩት። እሺ ልሞክረው ድጋሚ። እሺ በቴሌግራምም ደግሞ greet አድርገው የ patient ኡን ስም ጽፈው result ብሎ ቢልኩ ይላክሎታል።
እሺ እማዬ፣ እሺ ሰላም